ሄሎ
ሄሎ
አቤት አፈላጊ ነው?
አ
ታዲያ አፈላጊ ነው አይባልም ሲነሳ እንዴ? ሌላ ቦታ እህ
አፈላጊ ነው አይባልም ሲነሳ?
አይ ሌላ ቀጥታ አሁን ከስልካ- ከስልካችን ጋር ስለተገናኘ ነው ይቅርታ ነው እንዴ? ሌላ አዎ ቦታ የደወልኩት ነው መሰለኝ። ሄሎ ስል አለም ምን ነበር እሺ ስልክ ልጽፍና ለእነሱ አደውልላቸው ለማን ከስልክ ጋር ከእኛ ቁጥር ጋር ተገናኝቶ ነው በ application አባ ስለዚህ ምን ላድርግ?
ስልክ ል- ያዝና ዜሮ ዘጠኝ ሰማንያ አምስት እነሱን ጠይቃቸው የቢሮ ስልክ ነው እሺ ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት እም
አርባ አራት አርባ አምስት ዜሮ ዘጠኝ ሰማንያ አምስት ነው ያልሽኝ?
አዎ ሰማንያ አምስት ሁለቴ እንደገና አ አዎ።
እ አርባ አራት አርባ አምስት እሺ ሌላ አለ አማራጭ?
አይ ይሄ ነው ይነሳልሃል ችግር የለው እሺ አባ እሺ።
ስለዚህ ይሄን ልሰርዘው
እም?
ይሄን ልሰርዘው ይሄን ቁጥር
ምን አልከኝ ይሄን ስል ይሄን ስልክ ቁጥር ልሰርዘው ወይ ነው የምልሽ።
አዎ ደውልበትና ይነግሩሃል አለም ሲኒማ አሁን አሁን የደወልኩልሽን ሰማንያ ሁለት ምናምን የአሁኑን ቁጥር እንደዚህ ልሰርዘው ሰማንያ ሁለት ሰላሳ አራት አጭር ቁጥራችን ነው። ቀጥታ የኛ እኛ መኪና መሸጫ እንሰራለን እና ከስልካችን ጋር ስለተገናኘ ነው።
okay ለሌላ ጊዜ ይሄን ስ ቁጥር ሰማንያ ሁለት ሰላሳ አራት ልሰርዘው እና ይሄን ላድርገው ወይስ እንዴት ነው የምትመክሪኝ?
አዎ ለአፋላጊ ከፈለግ በሱ መደወል ትችላለህ። ስለ መኪና መረጃ ደግሞ በሰማንያ ሁለት ሰላሳ አራት ላይ ብደውል ታገኘናለህ።
ስለ መኪና
አዎ ስለ መኪና ማለት ምንድን ነው መኪና ሸጠላችሁ ነው? መኪና ሸጠላችሁ? ሄሎ